ሌላ የለው ተነስልን ትላንትና ወደ ነገ የሚሄድ ወደ አዳማ ትኬት ቆርጬ ነበር እና ሀሳቤን ስለቀየርኩኝ ትኬት መመለስ እችላለሁ እ ከላምበረት ነው የቆረጥከው?
አይ ከእንትን ከድሬዳዋ
ከድሬዳዋ አዳማ።
አ፣ ከድሬዳዋ አዳማ
እስኪ ቆይ ልጠይቃቸው
እ ጠይቅና መልሼ ልደውል።
እሺ እሺ